ትችላለች?
ሄሎ hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምንደውሎት።
እሺ ፓፓያ order አድርገው አልመጣሎትም ነበር።
አዎ አዎ፣ warehouse እጥረት ስላጋጠመ ነው። ነገ እንላክሎት፣ ነገ መረከብ ይችሉ።
እሺ እሺ።
የት ነው location ኑ?
እ፣ ከነማ ፋርማሲ ጀሞ አንድ።
ጀሞ አንድ።
አዎ፣ እሺ ነገ እንልክሎታለን። መልካም ምሽት።
እሺ መልካም እሺ